እግዚአብሔርን ይሄንን ሄሎ
ሄሎ፣ ሰለሞን አቤት አቤት
እ አንድ customer ይኸውልህ ደውላልኝ ነበረ ፍጹም የምትባል ማለት ነው።
እሺ
እና order ነበራት የያዘው ደግሞ ተስፋ የሚል ነው። ተስፋ ተስፋ የሚል እኛ ጋር ነው ያለችው እና አሁን ቴሌ አሁን እኮ office እየሰጠን እ office ኦቹ ይወጣሉ ብለን office ኦቹ ቅድሚያ ሄደን እየሰጠን ነው
እኮ ማለት አሁን እሷ ስትደውልለት ለሱ ደግሞ መኪና ተበላሽቶ ቆሟል አለ።
አዎ አይ እኛ ጋር ነው ያለው እኛ ጋር ነው ያለው አይ እሱ ስለዚህ ነው ደውለህ በእናትህ አውራት ማለት እኔ እየዋሸሁ ነው ይመሰላል።
እሺ አውራታለሁ እኔ ልንገርህ አውራታለሁ።
ስልኳን ያዘውና አሁን ደውልላት።
ፍጹም አይደለ ስም- ስሟ አዎ ፍጹም ከበደ ደውዬላታለሁ እኮ ደውዬላት አድራሻ ምናምን ጠይቄያታለሁ ስደርስ እደውልልሻለሁ ብያታለሁ ግን ድጋሜ እደውልላታለሁ ችግር የለውም በእናትህ ሰለሞን ዜሮ ዘጠኝ ሰላሳ
ችግር የለውም ይኸው አሁን missed call እያደረገች ነው ሰራ ሰላሳ ቤት ነው አዎ ሰላሳ ሰላሳ አምስት ዜሮ አራት ሀምሳ ስምንት በቃ እሺ ደውል ደውልላት እሺ አሁን በእናትህ እሺ።